ዜናችን ጥሪ ዋሽንግተን
ሰላሞች አርብ ዕለት እንትን ነበረ CT scan ውጤት እና ሲዲው ተላከልን። እስካሁን ድረስ ግን የተነበበው ወረቀት አልደረሰንም።
እሺ ስልክ ልስጦት እዛ ያሉ ሰዎችን
እ
ስልክ ቁጥር ስጠኝ ስጠኝ እስክሪብቶ ቶሎ በል ወይ ያዝልኝ ቁጥር ቁጥር ያዝልኝ። እሺ ንጋሪኝ። ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ